ጤና ይስጥልኝ ከሸበራ መርጃ ማዕከል በኩል ምደርደሩት
እንትን ከላሊበላ ትኬት ፈልጌ ነበር።
ምን አሉኝ?
ትኬት
ትኬት እ እ
ከላሊበላ ወደ አዲስ አበባ የሚመጣ
እሺ ማወቅ ፈልገው ነው ዋጋው?
አየር መንገድ ነው። አዎ ለነገ
እሺ አይሉታል ለስንት ሰው ነው የሚፈልጉት?
አንድ ሰው
ደርሶ መልስ ነው ወይስ መሄጃ ብቻ ነው የሚፈልጉት?
እ ደርሶ መልስ ነው ወይስ መሄጃ ብቻ ነው የሚፈልጉት?
አይ መምጫ እዛው ላሊበላ ነው ያለው ሰው
እሺ ከላሊበ- ከላሊበላ ወደ አዲስ አበባ ለነገ
ለነገ እሺ፣ ስድስት ሰዓት ነው።
እ እ?
ስድስት ሰዓት ወጪው ማለት ነው።